hello ሰላም ጤና ይስጥልን Best Bet
ጤና ይስጥልን።
ይስጥልን።
አ፣ game ተጫውቼ ብሩ አልገባም እም፣
account ላይ ነው፣ ግን balance የለም።
withdraw ነው አ withdraw ነው ያደረከው?
አ balance ላይ ምንም የለም።
እሺ አንዴ ቆይ ላገናኘ።
እሺ ሲቦና አንተ ናችሁ እንዴ?
አ አዎ፣ ሴም
እሺ ቆይ አንዴ እሺ
ሀይሎ ጤና ይስጥልን ቤተሰቤት።
አብሮ ይስጥልን።
እሺ ምን ነበረ?
አ ጌም ተጫውቼ ብሩ ገባ፣ ዳውንሎድ ወንዳ ወደ account ሰርቶ አላለፍ፣ balance ላይ አልገባም።
okay።
እኔም ከ Best Bet ምን ልርዳው?
አ
ቃል ኪዳን ነኝ ከ Best Bet ምን ልርዳው?
አ ብሩ ተጫውቼ game ላይ account ላይ አልገባም፣ ለዛው ነው balance ላይ እሺ ቤስት ቤት ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ እሺ ሰላሳ አራት እሺ ዘጠና ስምንት እሺ ሀያ ዘጠኝ እሺ ዘጠና አራት
እሺ ስንት ብር ነው?
ሀያ ሺህ የመቼ ነው?
ማታ
እሺ አንዴ መስመር ላይ ጠብቁ። እሺ account number ኡን ይነግሩኛል የሚልኩበትን?
አንድ ሺህ እሺ
አርባ ዘጠኝ እሺ
ዜሮ አንድ እሺ
ሀያ አራት እሺ
ስልሳ ሶስት እሺ ስድስት ጃፈር ሀሩን ነው ስሙ።
እሺ confirm ተደርጓል። አሁን ይገባሉታል። process ላይ ነው።
እሺ ሲስተር፣ እሺ መልካም ቀን።
እሺ አመሰግናለሁ።
እኛም እናመሰግናለን።